ሌላው
አይ
እሺ ተሳባ
ይሰማል።
ዳቸው
ደህና ነን አለን።
አንተ ሰላም ነሽ?
ደህና ነን አለን። እሺ
አላ አው ትንሽ እላለሁ።
ምን ነው ኩራት ኩራት አሉሽ
ኧረ ምን ባይ
እና ምን እየ ምን አውቃለሁ በቃ እንዴ አንቺ ነሽ ሻታታ እንዴ ራት እንዴ እ
ኧረ እኔ አልኮርም እባክህ ደግም ነው ያለው አልኮረም ለራስ እንዴ መቼ ነው የተለቀቀው እ
መቼ ነው የተለቀቀው የተለቀው ትናንት ነው። በቃ ሳልልልህ ቀረው ስልኬ ቻርጅ ዘጋብኝ።
አይ እሱሽን ካገኘሽ እኔ እመልሻለሁ እሱ መለቀቁ ነው በሰላም አ?
ወመድዬ ቤቱ መግባት ይጀመር
አሁን ስልኬ ዘግቶብኝ ለዛ ነው ያለው ገና ተቻርጅ መምጣቴ ነው።
የት ነው ያለው እሷ
እሱ እዛው ነው ዞር ነው ለአርብ ቀረለን አሁን አልመጣም አርብ ቀሮ ስላለ አለ
ምን ሊያረግ እ
ምን ሊያረጉ
ማን ያለሚያውቀው እንግዲህ ላቅ ምን ሊያደርጉ እንደሚ
መጥተዋል አይደለ ብር ሄሎ ሄሎ two zero zero one